ጤና ይስጥልኝ የወልፉትን ለብሰው
አብሮ ይስጥልን። ሂሳብ ተቆርጦብኝ ነው። እ
በዚህ ስልክ ነው የተቆረጠብዎት?
አዎ በዚህ ነው። ሁሌ ነው የሚቆረጥብኝ። ሁሌ ነው አስር ብር አስራ አምስት ብር ሁሌ ነው። ሁልጊዜ ነው።
እሺ የቴሌቪዥን ደንበኛ ስለሆኑ ነው የተቆረጠብዎት።
እ ቴሌቪዥን ላይ ደንበኛ ስለሆኑ በሳምንት አንድ አስር ብር እየቆረጠ ቀን ሁለት ሁለት
ኧረ ይጥፋልኛ ይ- ይጥፋልኝ።
እሺ አጥፍቼለታለሁ እ አጥፍቼለታለሁ። እሺ
እሺ ለወደፊት አይቆረጥብኝማ።
አዎ ይቆረጣል።
ኧረ እኔ ሳላውቅ አድርጌው ነው። እ ለእንግዲህ ወደፊት እንዳይሄድብኝ ይዘጋል።
አቋርጬለታለሁ ችግር የለም።
እሺ